በራስ መኖር ያርቀዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖር ያርቀዋለች ወይስ የምሯን ነው ወይ ትቀልዳለች? ልብ አዳራሽ ውስጥ ስትጥላ ገብታ ውስጥ የነበሩትን በግድ አስወጥታ ደና አድርጋ ዘግታ ሰው እንዳይገባበት እርስቴ ነው ብላ ተቀመጠችበት እርስቴ ነው ብላ ተቀመጠችበት የልቤን አዳራሽ መኖር ያርቀዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖር ያርቀዋለች ወይስ የምሯን ነው ወይ ትቀልዳለች? በሩ በትዝታ ቆልፋው ብትወጣ ለመግባት አልቻለም። ሰው ሁሉ የመጣ ውስጡ የነበረው የእምባ ምንጭ ፈሰሰ። ግድግዳ ዙሪያውን በእርጥበት ፈረሰ። ግድግዳ ዙሪያውን በእርጥበት ፈረሰ። የልቤን አዳራሽ መኖር ያርቀዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖር ያርቀዋለች ወይስ የምሯን ነው ወይ ትቀልዳለች? የእሷ ቤት መሆኑን ሰው ያውቃል በይፋ ትግባና ታድሰው ፈራርሶ ሳይጠፋ የግል ርስቷ ነው ሳታማክር ለሰው ጊዜ ሳታባክን ትግባና ታድሰው ጊዜን ሳታባክን ትግባና ታድሰው የልቤን አዳራሽ መኖር ያርቀዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖር ያርቀዋለች ወይስ የምሯን ነው ወይ ትቀልዳለች? እንዲችላ ስትል ስንፍናዋን አውቆ ባላንጣስ ቢመጣ ሊወስድ ባነት በኋላ እኮ አትችልም ታግላ ለማስለቀቅ ካሁኑ ትበርታ ወይኔ ከማለት ካሁኑ ትበርታ ወይኔ ከማለት የልቤን አዳራሽ መኖር ያርቀዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖር ያርቀዋለች ወይስ የምሯን ነው ወይ ትቀልዳለች? ወይስ የምሯን ነው ወይ ትቀልዳለች? ወይስ የምሯን ነው ወይ ትቀልዳለች? ወይስ የምሯን ነው ወይ ትቀልዳለች?